hello ሰላም ጤና ይስጥልኝ Best Bet
አዎ ይስጥልኝ። ማታ ስምንት ሺህ ብር ወደ ንግድ ባንክ transfer አድርጌ ነበር።
ስንት ብር
እ ስንት ብር?
ስምንት ሺህ ብር
እሺ አንዴ ቆይ፣ በዚህ በደወልክበት ቁጥር ነው?
አዎ
እሺ አንዴ እሺ ያው ገብቶ ላልሻ ባቼክ አድርገው።
እሺ፣ አመሰግናለሁ።
ስለደወልክ እናመሰግናለን። መልካም ቀን።
እሺ